hello ጤና ይስጥልኝ የጠብታ አምቡላንስ ጠብታ አምቡላንስ አዎ ጠብታ አምቡላንስ እንትን ICU ላይ ያለ ወደ ICU ሌላ ቦታ ለመውሰድ የተደራጀ አምቡላንስ አላችሁ እነዛ ከየት ነው
ከእንትን አለርት ሆስፒታል
ምን ላይ ነው ያለው patient ኡ
እንትን ላይ ነው ኦክሲጅን ላይ ነው ያለው በምንድን ነው ያለው
በምንድን በምንድን ነው ማለት በ nasal ነው ወይስ mechanical በእንትን ነው በ
አይ mechanical አይደለም mechanical ላይ ሳይሆን normal ኦክሲጅን ላይ ነው ያለው
በ nasal ነው በ nebulizer ነው ወይስ በ face mask ነው ምን ያለው maintain የሚያደርገው
አላወቅኩም እሱን detail ኣዊ እንትን ብዬ ልንገርሽ አዎ ባለማለ- ባለሙያ ስጥልኝና communication ባለሙያ ያስፈልጋል እሺ እሺ እናስ እሺ።
detail ያለውን ነገር ማወቅ